hello ሰላም ነው አለን። ዋሽንግተን ነው ወደ ዋሽንግተን ነው ስለሚደውለው አይደል? የት አካባቢ ነበር ለመምጣት ፈልገን?
ቦሌ ሩዋንዳ ሩዋንዳ ኤምባሲ ላይ እ እ ቦሌ ሩዋንዳ ሩዋንዳ ኤምባሲ ላይ
ቦሌ ቦሌ ሩዋንዳ
ቦሌ ሩዋንዳ አዎ
እ፣ መጨረሻው ነው ወይስ ምን አካባቢ ነው?
አዎ ቦሌ ሩዋንዳ ብላችሁ ትመጡና ሩዋንዳ ኤምባሲ ፊት ለፊት ነው የኛ ያለው።
እ እ እ ቦሌ ሩዋንዳ ብላችሁ ኑ። ከዛ እዛ ስትደርሱ ሰው ተ- ሰው ጠይቁ። ሩዋንዳ ኤምባሲ ፊት ለፊት ነው የኛ።
እሺ፣ ቦሌ ሩዋንዳ።
አዎ እሺ፣ እሺ፣ እሺ።